ሌላ ሌላ አሁን አሁን እያወራሁሽ ተዘጋ።
እሺ ከቦሌ ቢካኤል ቤተ ዛታ አዎ አዎ እሺ እሺ ዜሮ ዘጠኝ ላሟ ድረስ ብቻ እሺ ዜሮ ዘጠኝ ሀያ ዘጠኝ እሺ አስር ሀምሳ ስድስት ሰባ አምስት እሺ ስንት ነው ግን የአገልግሎት ክፍያችን የሚሆነው ለማድረስ ሁለት ሺ ስድስት መቶ ሀምሳ ብር ለመውሰድ ብቻ?
አዎ
እሺ ይምጡላችሁ።
እሺ መልካም ይምጡላችሁ አይደል?
እ ይምጡላችሁ አይደል?
አዎ አዎ መልካም እሺ።
እሺ ሌላ ቁጥር ሁለት ሺ ስድስት መቶ ሀምሳ ብር ኦክሲጅን require ያደርጋል እ?
እንዴ?
እ እሺ እሺ ቆይ እንዴ ምን አላችሁ?
በቃ እሺ አሁን ይመጡላችኋል።
ቆይ እንዴ እሺ ሁለት ሺ